አወይ ጊዜ አወይ ጊዜ አወይ ጊዜ ጊዜ ደራሽ መንገደኛ ሁሌ ገስጋሽ አወይ ጊዜ አወይ ጊዜ አወይ ጊዜ ጊዜ ደራሽ መንገደኛ ሁሉን ታጋሽ ጊዜ ደፋር ጊዜ አይፈሬ ጊዜ ሚዛን አይቸኩሌ ትላንት ዛሬም ነገም ሁሌ የተቀበረች ሀቅ ቋጥኝ የተጫናት አራሞቻ ውሸት አረም የሸፈናት ቋጥኙን ፈልቅቆ አረሙን አርሞ ያወጣት ጊዜ ነው ለጠበቀ ቆሞ ለጠበቀ ቆሞ አሁን ዛሬ የሞላለት የደመቀው ያማረበት ሲያድር ነገ ይረገጣል የቀን ጽዋ ሲጎልበት በውሎ አዳር በሂደቱ ሁሉም ነገር ይለወጣል። ጊዜ ካለ ሳይቻኮል ለእያንዳንዱ ፍርድ ይሰጣል። ጊዜ ተንታኝ፣ ጊዜ አደራጅ፣ ጊዜ ዳኛ፣ ጊዜ ፈራጅ፣ ጊዜ ሰፊው፣ ጊዜ ታጋሽ፣ ምስክር ነው ጊዜ ነቃሽ ጊዜ ነቃሽ ጊዜ ወቃሽ ትላንት ዛሬም ነገም ሁሌ አወይ ጊዜ አወይ ጊዜ አወይ ጊዜ ጊዜ ደራሽ መንገደኛ ሁሌ ገስጋሽ አወይ ጊዜ አወይ ጊዜ አወይ ጊዜ ጊዜ ደራሽ መንገደኛ ሁሉን ታጋሽ ጊዜ ደፋር ጊዜ አይፈሬ ጊዜ ሚዛን አይቸኩሌ ትላንት ዛሬም ነገም ሁሌ ዛሬ ነገን ባይወልድ እንደ ቆመ ቢቀር ሐሰት በምድሪቱ በነገሰ ነበር። ይህ የአሁኑ ስራ የዛሬው ተገብሮ ማን ይገልጠው ነበር? ጊዜ ባይኖር ኖሮ ጊዜ ባይኖር ኖሮ አያጋድል አያዛባ ሕይወት ውሉን መቼ ስታል የሰው ስራው ተመዝኖ ቀን ጠብቆ ይከሰታል። ጊዜ እንደ ሰው በማንነት አበላልቶ መቼ ያዳላል። ሁሉም ፍጡር በተግባሩ እንደ ስራው ይታደላል። ጊዜ ገስጋሽ፣ ጊዜ ደራሽ፣ ጊዜ ሚዛን፣ ጊዜ ታጋሽ ጊዜ ደፋር ጊዜ ደራሽ ምስክር ነው ጊዜ ነቃሽ ጊዜ ወቃሽ ጊዜ ነቃሽ ትላንት ዛሬም ነገም